ጤና ይስጥልኝ ያለ ብዛት ለግና የባኩኛ ደግሞ መረጃ አልፎ
ደቡብ አፍሪካ የአየር ትኬት ዋጋ ማወቅ ፈልጌ ነበር።
ደቡብ አፍሪካ
ከአዲስ አበባ ደቡብ አፍሪካ ለመቼ ነው መሄድ የፈለጉት?
እ ለመቼ ነው መሄድ የፈለጉት?
በዚህ ሳምንት
እሺ፣ አንዴ መስመር ላይ ጠብቁ። እ፣ ደንበኛችን ደርሶ መልስ ነው ወይስ ለአንዴ ብቻ ነው?
ለአንድ ጉዞ ለአንድ ጉዞ
እሺ፣ አንዴ መስመር ላይ ጠብቁኝ።